Hello.
Hello?
Rich. ሄሎ
ሰማ
ገንዘብ ከቴሌብር ወደ ወደ ቢት ስታር ዲፖዚት አድርጌ ነበር በቻፋ እና ገቡ እስካሁን ገባልኝ። ከዛኛው ቆርጦታል።
ዲፖዚት ነው ያሉኝ።
ዲፖዚት ነበር ያደረኩ።
እሺ ትንሽ message አሉት።
message ኡ የለኝም። ያለፈው ነበር የፈጸሙት።
transaction message ከባንክ ያስልኩና በእሱ ነው check የምናደርግሎት። እሺ
እሺ
ያስደርጉና እንትን ያስልኩና ከባንክ ይደውሉልን፣ check እናደርግሎታለን።
እሺ እሺ መልካም ቀን።
እሺ